ጤና ይስጥልን። በስቤት ቤቴን የሚልዳው ቤትሻ አማኒ ነኝ። ለተፌ ስጭልኝ።
ሄሎ ተፍሼ ወያማ ምንድን ነው ዛሬ የተፈጠረው ነገር?
ምን ነው?
የ የአብስራ አዳማ የሚለው ደግሞ ካሸር ስሪ ሎኮታል። አሁን ደግሞ የአብስራ አዳማ የአብስራ አዳማ የሚለው አካውንት
የአብስራ አዳማ እሺ፣ ያለ
ካሸር ዋን እናቱ እየሰራ ነው።
ካሸር ስንት ነው?
ካሸር ስሪ ሪሴት ላድርግልህ ወይስ ምን ይደረግ?
አ አ፣ እሺ ንገረኛ ፓስወርድ ወይ እሺ፣ በዚሁ ላድርገውና ካሸር ሳይ አይደለ አ
አሎ ያረግ መጀመሪያ
lock አድርጓላ lock አድርጓለሁ።
አ
ቆይ እስኪ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ሶስት ነው የማደርገው ይሄንን። cashier three አይደለ አ
ያው ሞክረው ከአንድ እስከ ዘጠኝ ከዛ ሶስት እንደ ቅድም ከአንድ እስከ ዘጠኝ ሶስት አዎ ሻባቴ ቴንክ Thank you.